Hello አስራ ሶስት አስራ ሰባት
ሄሎ አስራ ሰባት አስራ ሰባት
አስራ ሰባት አስራ ሰባት አስራ ሰባት ምን ሆነብህ?
እ እንትን ነው ሩቅ ነው customer ያለው ቃሊቲ ማሰልጠኛ አልፎ ወደ ቡልቡላ ምናምን የሚባል ቦታ ስምንት ነጥብ ዘጠኝ ኪሎ ሜትር የተሞላለ እንደዛ ነው ወይስ እ የተሞላ ልክ እንደዛ ነው?
አ እንደዛ ነው የሚለው እና ደግሞ ያን ያለ ርቀት እንሂድ
የት ቡልቡላ አ ቡልቡላማ ይካሄዳል። ስም ማን ነው? ዮሐንስ የት ከላፍቶ ስምንት ነጥብ ዘጠኝ ኪሎ ሜትር
እንዴ ይሄ እኮ አዲስ አበባ ነው የሚለው ቡልቡላ መሆኑን አውቃል።
እንዲህ navigate ሳደርገው almost navigate ሳደርገው ማለት ነው ቡልቡላ almost ሊደርስ እስኪ ዮሐንስ አንዴ ጠብቀኝ እንትን ልበልልህ እሺ።
እሺ
ቡልቡላ ይልም አዲስ አበባ ነው የሚለው እኔ ጋ ግን ሴት ላርግልህ አንድ ሺ
እሺ ላፍቶ ኪል ወደ ላይ አ
ስም ማን ነው? ዮሐንስ ነው።
ላፍቶ ኪል ላፍቶ ኪል ወደ ላይ ዮሐንስ ወይ ዮሐንስ ወይ ቆይ እ- ጠብቀኝ አንዴ እሺ። ይሄ ኦርደር የሞተረኛ ነው።
እኮ አይሞተረኝ መቶ ዘጠና ብር እኮ ነው።
አሳይ ነው ገምሻ አንዴ ጠብቀኝ።
እሺ
አ- ዮሐንስ ይውል- እንዲወጣልን እ ትሰራዋለህ?
ኧረ አልሰራውም እንዴ ሳምቤን ትጓል እዛ ድረስ እኔ እሺ እሺ እሺ እሺ አትወጪኝ
ዮሐንስ ይወጣልሃል። እሺ እ
ይወጣልሃል። እሺ እሺ እሺ